हेलो
ሄሎ ሄሎ ሰላም ነው አይሰማም? ሰላም ነው? እንዴት ነው?
አለ አሁን እንደውልልሃለን ብሎኝ ነበር ኃላፊ ሲመጣ ማናጀሩ ሲመጣ እሺ ምንድን ነበር?
ይገባኛል ዝድሮ ብዬ ባለፈው አልገባልኝ አም- አራተኛ ቀኑ ዛሬ ስንት ስንት ብር ነው?
አምስት ሺህ ብር
እሺ በዚህ በደወልክበት ቁጥር ነው?
አይደለም በአስራ ሁለት ቤት
እሺ የቤስት ቤት ቁጥር ንገረኝ።
አስራ ሁለት
ዜሮ ዘጠኝ አስራ ሁለት አርባ ዘጠኝ አርባ ዘጠኝ
ዜሮ ዜሮ እሺ
አስራ ስምንት መበላቱም አለ በዛ ላይ በእናትህ ስንት ቀን ሆነኝ ከበላው ብበላ እንኳን ኖርማል ነበረ እተወዋለሁ አይ ችግር የለውም። አይ ብር እንደዚህ እንትን ያለ ከሆነ ይስተካከላል። እሺ አባ እሺ።
ያንተ ብር ስለሆነ ግዴታ ነው ይስተካከላል። አንዳንዴ ሲስተሞች እንደዚህ ሊያስቸግረን ይችላል። ከዛ አንጻር ነው እንጂ እሺ
አምስት ሺህ ብር ነው ያልገባለህ።
አዎ
ትናንትና ነው ያልከኝ አይደል?
አ፣ በቀኑ በአስር ነው
በአስር okay። ከሶስት ቀን አዎ።
በፊት ነው እ?
ከሶስት ቀን በፊት ማለት ነው።
አ፣ ለ- በአስር አዎ በስድስት ነበር የተበላሸው ፔንዲንግ ብሎ በአስር አስተካከለችልኝ
ኦኬ
በአስር ያወራህን ሰው ታውቀዋለህ?